ጤና ይስጥልኝ ጉዳይ አርሴማ እባላለሁ። ምን ልርዳዎት?
ቀጠሮ ለማስያዝ ነበር።
የምን ባለሙያ ኖት?
ሾፌር እና ቴክኒሽያን
እሺ ቀጠሮ የምንይዝልዎት እኛ ነን። ነገር ግን መረጃ ልቀበልና
ሞልቼዋለሁ።
በ application ኑ verify ለመሆን በአካል ቢሮ መጥተው መመዝ- መመዝገብ አለቦት። ነገር ግን ለቀጠሮ ደግሞ እኛ ነን የምንደውልልዎት።
ስለዚህ ተይዞልኛል ማለት ነው።
ምን አሉን?
እስከምትደውሉ መጠበቅ ነው።
አዎ መደወል እኛ እንደውልልዎታለን። ቴሌግራም ቻናል አለን። በዛም ደግሞ ስራዎችን መከታተል ይችላሉ።
ምን ነበር channel?
link ኩን ልላክልዎት በዚህ ቁጥር።
እሺ እሺ እልክልዎታለሁ።
እሺ አመሰግናለሁ።